Eureka. ልቤንም ብስጣት አልበቃት በህልሜ መምጣቷም አንሷት ደግሞ ምን ፈለገች ከኔ ምትመላለሰው ባይኔ ጭራሽ ብላ ብላ ስቃ ባብላ ሆነች እስትንፋሴ ብላ ብላ ጭራሽ ብላ ብላ ባይኗ ስቃ ባብላ ሆነች እስትንፋሴ ብላ ብላ ታሳሳለች ሕይወት ነው ሁሉ ነገሯ ማር ነው የሚፈልቀው ከከናፍሯ ከእሷ እንጂ መቼ ከሌላ ፍቅር ሊደላ ልጅት ምታምረው ከዓይኗ ማፈሯ እርጋታው አይደለውኝ የእሷ ጨዋነቷ እይታዋን ሰብራ ከውስጤ መግባቷ ልቤም አልበቃቻት በስሟ መምታቷ አየር ሆነችብኝ ብላ ለዚች ለቆንጅዬ ለልቤ ንግስቷ እያፈረች እንኳን ለሚያምረው ውበቷ ከፀጉር እስከ እግሯ በተረከዝ ባቷ መሸነፍ ያልበቃት ባላለም ግባቷ ጭራሽ ብላ ብላ ስቃ ባብላ ሆነች እስትንፋሴ ብላ ብላ ጭራሽ ብላ ብላ ባይኗ ስቃ ባብላ ሆነች እስትንፋሴ ብላ ብላ ብላ ብላ ብላ ታሳሳለች ሕይወት ነው ሁሉ ነገሯ ማር ነው የሚፈልቀው ከከናፍሯ ከእሷ እንጂ መቼ ከሌላ ፍቅር ሊደላ ልጅት ምታምረው ከዓይኗ ማፈሯ የትኛው ቃላት ነው አንቺን የሚገልጽሽ ብዕሮች አለቁ ስሞክር ልጽፍሽ ብለሽ ብለሽ ደሞ እስትንፋሴ ሆነሽ ደጋግመሽ መምጣትሽ ባይኔ ለዚች ለቆንጅዬ ለልቤ ንግስቷ እያፈረች እንኳን ለሚያምር ውበቷ ከፀጉር እስከ እግሯ በተረከዝ ባቷ መሸነፍ ያልበቃት ባላለም ግባቷ ጭራሽ ብላ ብላ ስቃ ባብላ ሆነች እስትንፋሴ ብላ ብላ ጭራሽ ብላ ብላ ባይኗ ስቃ ባብላ ሆነች እስትንፋሴ ብላ ብላ ጭራሽ ብላ ብላ ስቃ ባብላ ሆነች እስትንፋሴ ብላ ብላ ጭራሽ ብላ ብላ ባይኗ ስቃ ባብላ ሆነች እስትንፋሴ ብላ ብላ